ጤና ይስጥልን Best Bet
ሰላም ነው?
ሰላም አቤት አቤት፣ ሰላም ነው?
ሰላም ነው።
ቤስት ቤት አዎ Best Bet ምን ነበር?
እንትን ነበር እዚህ ክፍለ ሀገር ነው የምደውልሽ ወደ ጎንደር እሺ
እንትን ነበር ተቋርጦ ነበር። አሁን እቺ wireless ዋ ትሰራለች ነው እሺ መቀጠል እንችላለን የነበረውን betting ኦች ጋር ከም ላይ እስቲ ቆይ የምትለኝን ልጻፈውና ሲመጡ እነግርልሃለሁ። አንዴ ቆይ እሺ፣ አንዴ ጠብቀኝ።
እሺ፣ እሺ።
የት ነበር ያልከኝ? ጎንደር።
አዘዞ ጎንደር አዘዞ እሺ፣ ጎንደር።
እሺ
እሺ፣
እና እንትን ነው ያው ሁለቱንም የኪኖና የረስ የቨርቹዋል ጌሙን አጠቀማ በእናንተ virtual ነበረ።
virtual አለኝ እሺ፣ ተቋርጦ ጆሲ።
ነበር ሁለቱ።
አዎ፣ ያው በ connection ምክንያት ነው ሲቆም የተው ነው።
እሺ፣ እና አሁን መጀመር ፈልገህ ነው?
አሁን እንትን ነች wireless አለች አይደል? ከአዲስ አበባ ሲሆን መጣ ይሰሩባታል እዚህ wireless።
wireless WiFi ያው አዎ።
እሺ፣ እና በእሷም ያው እኔም ላስመጣ ብዬ ልገዛ ብዬ እዛው አዲስ አበባ አሀ በሱ ልትጀምር ማለት ነው።
አዎ እና አሁን ይቻላል ወይ የሚለውን ነው የምጠይቅልህ።
ያው ይቻላል ወይ? እና ደግሞ እንትን agent አለኝ እናንተ እሱ ጋር betting ኡ ጋር ኤጀንት ያ Best Bet አለ አይደል? ቢቲንጉ አዎ።
የኳሱ እሱን account የኳሱም እንዴት ነው?
አለብህ?
አዎ አዎ።
ወይስ መክፈት ፈልገህ ነው ገና ስፖርት?
አ- አይ አለ ሰራ ነበረ እዚህ በፊት እሺ።
አመት ሆኖኛል።
እሺ እና እሱን መጠቀም ፈልጌ ነው እና ካርድም ምናምን እንትንም ማስመጣት እችላለሁ ሳንቲም balance ከእናንተ ጋር አዎ በቃ እሺ። አሁን እንትን ላናግረውና እሱ ራሱ ይደውልልህ። አሁን ጥሩ። እሺ ይሄን ልንገረውና ከዛ እሱ ይደውልልሃል በዚህ ቁጥር።
ጥሩ። እሺ እሺ